ጤና ይስጥልኝ ቻፓ።
ከቤት ኢንጀንት ነው የተደዋ አድርጌ ነበር እና ወደ ቴሌብር አልገባልኝ ከምን ከምን ያሉ ከምን ቤቲንግ አሉ?
ሁሉ ጌሚንግ
ሁሉ ሁሉ ጌሚንግ አ
እሺ፣ አንዴ ቆይ። በቻፓን ያደረጉት
በአሪፍ ቤት
አይ ይሄ ቻፓ ነው። እሺ፣
የአሪፍ ቤት የትኛው ነው?
እሱ ስልካቸው የለንም፣ ይቅርታ።
እና እንዴት ነው ማግኘት የምችለው ነው?
እዛ ወይ ስራቸው ላይ ወይ check ያደርጉት እንጂ ይሄ ሌላ ድርጅት ነው። ለዛ ነው። እሺ፣ hello